Yeah. May I be sweet morning about Loto? ሄሎ
ሄለው አቤት አቤት ሰላም ነው።
እግዚአብሔር ይመስገን እንዴት ነህ?
ሪፖርት አድርጌ ነበር። አሁን ዊዝድሮ አደረኩ ስድስት መቶ ብር ወደ ቴሌ ብር ያልገባም።
እሺ አሁን አሳውቀህናል?
አ አሳውቀህን ነበረ? ደውለህልን ነበር?
ደውዬ ነበርና ድጋሜ ደው ድጋሜ መደወልም ስላስፈለገ ነው ብሩ ስላልገባልኝ።
እሺ በቃ ትንሽ እኮ transaction fail ስላደረገ የተስተካከለ ስለሆነ ነው። እሺ በዚህ- አሳውቀንልሃል። በዚህ በዚህ ቁጥር ነው?
ስልክ አዎ፣ በዚህ ቁጥር ስንት ብር ነው?
ስድስት መቶ ብር ሶስት ሶስት መቶ ብር ስድስት መቶ ብር እሺ፣ በቻፓ ነው?
እ? አዎ፣ በቻፓ ነው? በቃ እሺ በቃ በቻፓ ይሁን እኔ- ብቻ withdraw በም- በፊትም በማረገው ነው withdraw ያደረኩትና እኔ አልደረሰኝም።
እሺ check አድርግልኝ እናስተካክላለን። እሺ check አድርጌ አሳውቅላለሁ ድጋሚ ካልታወቀ
እሺ ትንሽ ታገሰ። እሺ እሺ